ጤና ይስጥልኝ ልትኮርት ነው እባክዎ የምልባው።
አሁን የቴሌግራም ቁጥር ልንገርልሽ።
እ
አሁን የደወልኩልሽን የቴሌግራም ቁጥር ልንገርልሽ።
እሺ ንገሩኝ።
ዜሮ ዘጠኝ ስልሳ ስምንት እሺ
አርባ ሶስት እሺ
ዘጠና ስድስት እሺ
ሀያ ሁለት
ታዬ ማን ነው?
ታየማን ይላል። አዎ።
hi ብዮታለሁ። አሁን hi ባልኩበት ይላኩ።
እሺ